ጤና ይስጥልኝ ሄሎ ቪዛ እኩል ነኝ ባኮት መና የቴኩስ ነው መረጃ ልስጦት።
ጤና ይስጥልኝ አሁን መረጃ የሰጠሽኝ ተቋርጦ ነበር።
እሺ ደንበኛችን የቱ ጋር ነበር? ያ- ሻንጋይ ዶት ጀርመን የጀርመን ማለት ነው።
እሺ፣ ሻንጋይ ዶት ዶት ሻንጋይ ዶት ወርክ ብለሽኝ ነበር።
አዎ ሻንጋይ ዶት ወርክ
እሺ
ወርክ ስላሽ
እሺ
ቫካንሲ
አ
slash vacancies
ቫካቲን vacancy vacancies አሃ vacancy ነው። እሺ አዎ ሻንጋይ dot work slash vacancy vacancy በዚህ ስራ ያገኛሉ ደንበኛችን።
እሺ ጀርመን ላይ ማለት ነው።
አዎ እሺ ተጨማሪ ጥያቄ ያሉት?
ሲቀሪውን ደግሞ ያ- እንትን እያልን እንጠይቅ።
እሺ ደውሉ። እሺ ሄሎ ቪዛ ስለደውሉ እናመሰግናለን። መልካም ቀን